ጤና ይስጥልን።
ሄሎ ሄሎ፣ አቤት። ጤና ይስጥልን።
እ
ጤና ይስጥልን።
ደህና ሄል- ስልህ አቤት ሰማንያ ሰማንያ አንድ ሰማንያ ስምንት ላይ አሁን እየደወሉ ነበር።
ከሰኒ
እባክዎ አማርኛ ቋንቋ ይጠቀሙ።
አማርኛ አላውቅም ኦሮምኛ